ጤና ይስጥልኝ ሁሉ ስፖርት ነው። ዋኮ ምለዳው
ጤና ይስጥልኝ። እንዴት አደርሽ?
እግዚአብሔር ይመስገን።
አይ ቅድም ደውዬ ነበር አጋጣሚ ተመልሷል ብዬ ነበርና
እሺ፣ ዋሊቲ ጋር ገብቼ አልገ- አልተመለሰም። ለዛ ነው ልነግርሽ ብዬ ነው።
አንድ ጊዜ በዚህ ስልክ ነው የላኩት።
ቅድም በቴሌግራም ልኬላት ነበርና ከዛ በዚህ ተመልሰዋል ስልክ ነው ዋሊቲ ቴሌግራም ላይ ላይ ብላኝ ላኩልን?
ገብቼዋለሁ። ስለ ልኬው ነበርና ቼክ አድርገዋለች አዝመዝግባኝ ነበርና ቅድም ደውዬ ነበር በቴሌግራም ላይ በዚህ ስልክ ነው የላኩት። ደንበኛች
በዚህ አዎ በዚህ ስልክ አዎ። ከዛ ወደ እንትን ተመልሷል ብላ ቴክስት ልኮልኝ ነበር። ወደ ዋሊት ወደ ስፖርት ተመልሷል አለችኝ እና ገብቼ ቼክ ሳደርገው አልተመለሰም።
እሺ፣ እንጠቀለውታለን። እስቲ ሎጋውት ሎግ ሎጊን እያደረጉ ይሞክሩት። እስከዛ ግን እንጠቀለውታለን በድጋሚ አዎ አይ እሺ እሺ እሺ።